hello ጤና ይስጥልኝ። ከዋሳ ኤክስፕረስ ነው የምደውልልሽ።
okay ለአምሮት ጌታሁን
እም?
ለአምሮት ጌታሁን ነሽ?
ወሰን
ወሰን አዎ
እም፣ እ፣ ከአሜሪካ እቃ ተልኮ ነበረ። ትዕግስት ዳኜ ነች የላከችው።
okay ቢኒያም ስዩም ይኖራል?
እሺ።
hello?
አቤት ቢኒያም ይሰማል።
ስዩም ይኖራል? ቢኒያም ስዩም አይ ተሳስተሻል ቢኒያም ስዩም አይደለም
ታውቂዋለሽ? እቃ እንደተላከልሽ አላውቀውም።
ታውቂያለሽ? እቃ አላውቀውም እንደተላከልሽ
እኔ አዎ ተደውሎልኝ ነበር ማን ነች የላከችልሽ?
እ፣ almost ሰኞ ምናምን ብለውኛል እም፣ እም።
ሰኞ ተብያለሁ
እኮ ማን የላከልሽ? ስሙ ስሙን ንገሪኝ።
እሺ
hello ወሰን
አቤት ይሰማል ማን ነው የላከልሽ? ላኪና ንገሪኛ።
እሺ ገረመው
እህ hello
አቤት አይሰማም ማን አልሽኝ? ስሙ
በአንድ
እሺ
ብለው